ሰላም አለን ይዝድ ታረግ እንትን የመጨረሻ ቴሌኔ ሀምሳ ሁለት ነው መጨረ ቁጥር
እሺ ሀምሳ ሶስት አርግቼ ላኩት
መቼ ነው ያደረግከው?
ወደ አስራ አንድ ሰዓት አካባቢ ዛሬ ነው።
አዎ ስንት ብር ነው?
ሶስት መቶ
እሺ አንዴ ጠብቀኝ። የቤት ቤት ቁጥር የደወልክበት ነው?
አዎ
እሺ ስንት ብር ነበር?
ሶስት መቶ
እሺ ሶስት መቶ ገብቷል እኮ የመጀመሪያው ገብቶልኛል እዚሁ ላይ እሺ
ሁለተኛው ግን አንድ የመጨረሻውን ቁጥር ሀምሳ ሶስት ነው ያደረኩት
ሁለቱም እኮ ቅድም ደውለህ ነበር አይደለ?
አ ምን አሉ ታዲያ ቻፖዎች?
ቻፓ አነሳልኝም እኮ
እኮ ግን ስንት ነው ያንተ መጨረሻው ቁጥሩ?
የኔ ሀምሳ ሁለት ሀምሳ ሁለት እኮ አዎ፣ የመጨረሻውን የመጀመሪያው- ሀምሳ ሶስት ነው ያልከው። ሚልኬሳ ነው ግን የሚለው።
አዎ ም- ስሜን ምናምን ሞልቼው እኮ
አሀ ግን ያው እኛ ምንም ማድረግ አንችልም። አንዴ ገብቷል ወደ እሱ። ያው ደውለክ ነው እሱ መጠየቅ ያለብክ።
ሰውየው ደግሞ ቴሌብር ራሱ የለውም አዎ እኛ ምንም ማድረግ አንችልም። ምክንያቱም ከእኛ ሳይወጣ ቢሆን ኖሮ እኛው እዚህ እንመልስልክ ነበር። ይሄ ግን ወጥቷል። አንዴ balanced ስላለ አንቺ እሱን ነው ደውለክ መጠየቅ ያለብክ። እኛ ምንም ማድረግ አንችልም።
ሶ- ቻፓም አይመልስማ ቻፓም አይመልስም። እሱ ጋር ገብቷል እኮ በቃ። ምክንያቱም አንተ ላይ የተሳሳትከው።
ሰውየው ቴሌብር ራሱ የለውም እኮ ምንም አዎ ግን ያው በቃ ከእሱ ጋር ነው መጨረስ የምትችለው። እዚህ ጋር የእኛ ስህተት አይደለም፣ ያንተ ነው።
አዎ፣ እሱማ ስለዚህ እሱን ነው መጠየቅ ያለብክ። ቻፓዎች ምንም ሊያደርገው አይችሉም። ምክንያቱም የገባው አንተ ባዘዝክበት ነው።
አይ እሱ ቴሌብር ራሱ የለውም ሰውየው እና ለዛው እኮ ሄላ ምን አልሽ?
ሳንቲም ቢሆን ያደረገው አ
ጋር ያደረገው እሱን ስታደርግ ለመልካት ይመልስ ነበር። ይሄ ይተዋል።
አይ
ያው በቃ እሱን አሁን አይመልስም